Hello አዎ በእናትሽ ምንድን ነው እዚህ ጨዋታው ላይ ስንጫወት የምንጫወታቸው ጨዋታዎች እንዳሉ ጠፍተዋል። ጨዋታው ላይ የምንጫወተው game ነው?
ጨዋታዎች አዎ ጠፍተዋል እንዳሉ
social game ኦች ውስጥ ያሉት የሉም። አዎ አዎ maintenance ላይ ስለሆኑ ነው እነሱ እስካሁን አልተመለሱም። maintenance ላይ ናቸው
ማለት
ማለት ገ- ተቋርጠዋል። ይጀመራሉ አሁን በቅርቡ። እሺ አይሽ እሺ፣ ስለደወልክ እናመሰግናለን። መልካም ቀን። እሺ